Hello፣ Hello አቤት፣ ጤና ይስጥልኝ።
ሰላም፣ ሀና አለማየሁ አቤት፣ ከ Afriwork Freelance ኢትዮጵያ ነበር የምንደውለው።
እሺ፣ እ፣ በ customer service representative የወጣ vacancy ነበር እና አዎ፣ pending payment ላይ አግኝተ ነበር። so ያስቸገሩት ነገር ካለ ወይም ከከፈሉ ለመጠየቅ ነበር የደወለው።
አዎ፣ አልከፈልኩም ገና ልከፍል ነው። ለዛ ነው ያስቸገሩት ነገር ኖሮ ነው ወይስ በራሱ አይ፣ ምክንያት ነው?
በራሴ ምክንያት ነው። ለዛ ነው።
እሺ፣ የሚያስቸግሩት ነገር ሲኖር ይደውሉልን።
እሺ፣ ችግር የለም። ደውል።
እሺ፣ መልካም ቀን።